መስፍን ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
አብሮች ተለት አቤት አቤት።
በዚህ ስልክ ወደ ህብረት ባንክ አምስት መቶ ብር አሳልፍ እዛ አልገባም።
እሺ አንድ ጊዜ መስመር ላይ ጠብቅልኝ። ከ- ከአንድ ልጅ ጋር አገናኝህና ቼክ ታደርግልናለች። እሺ ሄሎ ሄሎ፣ አሁን ይሰማኛል።
ላስተላልፍህና ቼክ ታደርግላለች። መስመር ላይ ጠብቀኝ።
ችግር የለም። ብሩ ልታይ ማለት ነው።
ጤና ይስጥልኝ መስሎኝ
አብሮች ተለት ቤት አባቴ ዛሬ ጠዋት ህብረት ባንክ ላይ አምስት መቶ ብር አልነበረ እና በዚህ ስልክ እዛ አልገባም።
ሄሎ ድምጽ በጣም ርቋል አባ
ዛሬ ጠዋት ከ- ወደ ህብረት ባንክ አምስት መቶ ብር አሳልፍ የነበርና እዛ ላይ አልገባም። ከዚህ ደግሞ ቀንሷል።
እሺ በዚህ በደ እ፣ ስልክ ቁጥሩን ትነግረኛለህ በዚህ ስልክ አስራ ዘጠኝ እሺ አንዴ ቆይ እሺ
ዜሮ ዘጠኝ ዜሮ ዘጠኝ ከዛ አስራ ዘጠኝ ዜሮ ዘጠኝ ሀያ አንድ ስልሳ ስድስት
ስንት ብር ነበር ያልከኝ ወንድም ይቅርታ አምስት መቶ ብር አምስት መቶ
ዛሬ ነው አይደለ አዎ ዛሬ ጠዋት
አምስት መቶ ብር
አዎ አምስት Okay መቶ አምስት እሺ መቶ እ፣ ይኸው confirm አድርጌልሃለሁ process ላይ ነው ትንሽ ቆይቶ ይገባል ጠብቀው እሺ
አመሰግናለሁ።
እሺ አባ ስለደወልክ እናመሰግናለን መልካም ቀን
Thank you.